ጤና ይስጥልን ደንሲቴ
ሄሎ እንዴት ዋልሽ? ሰላም ዋልሽ?
ይሰማል? ሰላም እንዴት ዋልሽ?
እግዚአብሔር ይመስገን።
እንትን ቦታ ጠፍቶብኝ ነበረ። ቦታውን ንገሪ። class ዛሬ ነበር መሰለኝ።
ችግር የለም። የቱ ጋር ነው ያለሽው? exact ያለሽበት ቦታ ነገር እኔ መገናኛ ነኝ። ምንድን ነበር ስሙ?
እሺ፣ እኔ ልንገርሽ። ማን ነበረ ስሙሽ? ይቅርታ።
እኔ ሀናን ሀናን ሴምሲ ቅዱስ ሚካኤል ከመድረስሽ በፊት ማለት ነው።
ሴምሲ ሴምሲ ቅዱስ ሚካኤል እሺ፣ ቅዱስ ሚካኤል ከመድረስሽ በፊት ድልድይ አለች።
እሺ፣ ድልድዩ ጋር ሆነ። okay፣ በዚህ ጋር ደግሞ በ- ከዚህ ጋር ከወረድሽ ድልድዩ ጋር ነው የምትሻገር። ድልድዩ ጋር ልክ እንደተሻገርሽ ማለት ነው እ Ethiopian Economics Association ነው ያለው። በ- ምንድን ነው የሚለው?
Ethiopian Economics Association ህንጻ
እሺ፣ ድልድዩ ጋር ከወረድሽ ማለት ነው።
እሺ፣ በጋ- እ ጋስት ጋር ደግሞ መሻገር ያለ አይደለ? ወደ አዎ።
ቅዱስ ሚካኤል ጋስት ጋር ደግሞ የምትመጪ ከሆነ በጋስት ጋር ሆነሽ ቅዱስ ሚካኤል አልፈሽ ድልድይ አለች ማለት ነው። አሁንም ድልድዩ ጋር ነው ዞሮ ዞሮ የምንገናኘው። ድልድዩ ጋር ሆነሽ ኢትዮጵያን አዎ።
ኢኮኖሚክ አሶሲሽን ባያቸው የዶንኪ ቲዩብ ሰራተኞች አ፣ የሀገሬ ጥላንና የዶንኪ ቲዩብ ቲሸርት ለብሰዋል። እነሱ ማናገር ያለሽ
አዎ፣ ገብቶኛል።
ካልሆነሽ እሺ፣ እንትን አድጋሚ ያልሰማኝ ብልዩ።
ችግር የለውም ችግር ኢትዮጵያን ኢኮኖሚክስ አሶሲሽን እሺ፣ እሺ፣ አመሰግናለሁ።
እሺ እኔ ቆንጆ ሰላም እሺ፣ ሰላም ዋልሽ።
አሜን